በምን ልርዳው?
ሰላም እንዴት ነሽ?
እግዚአብሔር ይመስገን። ምን ልርዳዎት?
ፔንሽን ከፍዬ ወደ ሁሉ ስፖርት ብር ይዞብኝ ቀረ።
ምን አለ ለሚያች pending payment ከፍዬ
እህ፣
pending ሆኖ ቀረ።
pending ሆኖ ቀረ። ወደ ምንድን ነበር የከፈሉት?
ወደ ሁሉ ስፖርት
ድምጾ ትንሽ ይቆራረጣል።
ሁሉ ስፖርት ለማያች ሁሉ ስፖርት ሁሉ ስፖርት ከ- ከቴሌ ብር ነው ወደ ሁሉ ስፖርት ከቴሌ ብር አዎ፣ አዎ።
ከቴሌ ብር deposit ለማድረግ ሞክረው ማለት ነው።
እዚህ ለማድረግ ሞክሬ ይዞት የሚቀረው
እሺ መቼ ነው እንደዛ የሆነቦት?
ማታ ላይ ነው። ማታ ላይ ትላንት ማታ።
ትናንት ማታ በአስራ ሶስት በኔ እሺ እየመዘገብኩሎት ነው። መስመር ላይ ጠብቁኝ። ስንት ብር ነው?
ሁለት ጊዜ ነው። አንድ ጊዜ ሺህ አምስት አንድ ጊዜ ሁለት መቶ ብር።
አንድ ጊዜ ሺ አምስት መቶ እና አንድ ጊዜ ደግሞ ሁለት መቶ ብር።
አዎ
እሺ ስሞትን ማን ልበል በፍቃዱ በፍቃዱ ምን አሉኝ?
በፍቃዱ በፈቃዱ በፍቃዱ እሺ አዎ። በምን ቴሌግራም እንትን የላችሁም? እሱን ላከልኝና check አድርጌ እሱ ላይ ይልኩልኛል። አሁን ስሞትን በፍቃዱ ማና የአባቶቹን ስም ይነግሩኝ።
አከለ አከለ ታከለ አሁን በምሰጡት የቴሌግራም ቁጥር screenshot አንስተው ይል- ይልኩልኛል።
እሺ እሺ እሺ የያዙት ዜሮ ዘጠኝ ዘጠና ሁለት እየሰሙኝ ነው? ደንበኛችን ደንበኛችን መስመር ላይ ያሉ
ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት ስንት?
ሀምሳ አምስት ሀምሳ አምስት አዎ ሀምሳ አምስት እሺ እሺ ልክልሻለሁ አሁን እሺ
እሺ ይላኩልና ለሚመለከተው ክፍል እናስተላልፍልዎታለን።
እሺ እሺ እሺ ሌላ የምረዳዎት ነገር አለ? ስልክ ቁጥር በዚህኛው ልመዝግብ አይደል? በደወሉበት?
አዎ በአስር ቤት አስር ቤት አይደል? አዎ እዚህ።
አዎ በአስር ቤት ነው የደወሉት።
እሺ በዚህ ነው እሺ እሺ ደመያችን ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ